ጤና ይስጥልን ማሪ ባባ።
ደጀኔ ለሜሳ trading።
ጤና ይስጥልን።
አቤት አቤት። ደጀኔ ለሜሳ ስልክ
ደጀኔ ለሚስ የግለሰብ ነው።
ደጀኔ ለሜሳ ድርጅት ነው።
ጠብቁኝ እሺ፣ አንዴ ላውጣለት። ደጀኔ ለሚስ አይደል?
ያ hello
እያወጣሁለት ነበር።
ከየት ነው የምታወጪው? ማ
ኔትወርኩ እምቢ ብሎኝ ነው አባቴ። ይኸው እያወጣሁለት ነው። ሲስተሙ ላይ አልመጣ ስላለ ነው። ወይም ደግሞ እኔ እልክለታለሁ።
እሺ ላኪልኝ።